ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ቢጂአይ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
የ draft machine ተበላሽቶብን ነበር። ቬንቲሌተሩ አይዞርም።
እሺ ደንበኛችን የቢጂአይ ዶትን ይነግሩኛል፣ እመዘግብልዎታለሁ።
እሺ አስራ አንድ ሀያ ሶስት ዘጠኝ አስራ አንድ ሀያ ሶስት ዘጠኝ
ሀያ ሶስት ዘጠኝ አዎ እ?
ይቅርታ ደንበኛችን በዚህ ማግኘት አልቻልኩም። ከዚህ በፊት ደውሎ አስመዝግበው ነበር።
እኮ የ- የምንገለገልበት ግን ይሄ ነው የማይ- ነው። ታዲያስ ጠዋትም ደውሌ ነበረ ጠዋት ደውሎ አስመዝግበው ነበር።
መዝግብ ግን እንደዚህ ነው ምስል የሚቆይ የምገ ይህ ነው የኩባንያው የድርጅት ካርድ ቁጥር አስራ አንድ ሀያ ሶስት ዘጠኝ እስከ ዛሬ የምንገለገልበት ይሄ ነው። አሁን እንዴት ነው እንጃ። ለማንኛውም ምንስ ልንገርሽ የ T number ኡ
እስኪ ንገሩኝ።
T number ዜሮ ዜሮ ሰባ ሁለት
ሶስት ዜሮ ሰባ ሁለት
ሰማንያ ሁለት ሰማንያ ሁለት ሰባ ስድስት ሀምሳ አራት ሰባ ስድስት ሀምሳ አንድ እሺ አንዴ መስመር ላይ ቆይ።
ሰባ ስድስት ሀምሳ አራት ሰባ ስድስት ሀምሳ አራት አዎ፣ ሀምሳ አራት
እሺ ደንበኛችን እ፣ የ draft machine ventilator ኡ አል- አልዞርም አለኝ አይደል ያሉት አልሽከረከረም አይደል?
አዎ አይሽከረከርም።
ቅሬታው ተመዝግቦልዎት የሚመለከተው አካል ተላልፎሎታል።
እሺ የጥገና ክፍሎች በአንድ ሰዓት ውስጥ ይመጣሉ። ገና ከተመዘገበሎት ሰላሳ ደቂቃ አልሞላም የእርስዎ።
እሺ
ሌላ ምረዳው ነገር አለ?
በጣም አመሰግናለሁ።
እሺ መልካም ቀን።